ሄሎ ጤና ይስጥልኝ ቺፕቺፕ ሰላም ነው ከባድ ሰላም እንትን ኦርደር ዛሬ ይመጣል ብለውኝ ነበር እና እስካሁን አልደወሉም። ከቀረ እየጠበቅኳቸው ነው። በይ ኦኬ።
ልውጣ።
ስልክ ይነግሩኛል ልታገኝ?
ቼክ ላድርግ እሺ አስራ ሁለት አስራ ሁለት አርባ አንድ አርባ አንድ ሀያ ሶስት ስልሳ ስምንት
አስራ ሁለት እም፣ ቅዳሜ ታለ
ኦንላይን ነው?
ቅሜ
ኦኬ፣ ማታ ተደውሎሎት ነበር ይመጣል ተብሎ
ትላንትና አሁ ግቢያት ነገ ይመጣልሻል ብላኝ ነበር።
አዎ አይደል ለጋር ነገ ሀር ቂቆሳ ቤት ደሙክ ኦኬ እሺ እሺ አንዴ ድራይቨር ስልክ ፈልጌ ልስጥዎት ሄሎ ሄሎ ወይ ሄሎ ሄሎ ስልክቶት የ driver እሺ ወጥቷል።
እሺ።
ልደውልለት አዎ ዜሮ ዘጠኝ እሺ ዜሮ ሁለት እም፣ ሀምሳ ሁለት እሺ ሰላሳ ሰባ አምስት ሰባ አምስት ሰላሳ አንድ ሰባ አምስት ሰላሳ አንድ አዎ ይጠይቁት እ፣ ንቀይ ዛሬ ብለው
እሺ ገና ይጠይቁት እሺ።
እሺ እሺ፣ እሺ